ጤና ይስጥልኝ! እንኳን ወደ BGI ኢትዮጵያ ጥሪ ማዕከል በደህና መጡ! Welcome to BGI Ethiopia contact center ድርጅቱ ስለሚሰጣቸው አገልግሎቶች ለማወቅ 0ን ይጫኑ። ቅሬታን ለማቅረብ 1ን ይጫኑ። ለጥገና አገልግሎት 2ን ይጫኑ። ለ draft machine ጽዳት አገልግሎት 3ን ይጫኑ። ለሥነ-ምግባር ቅሬታ 4ን ይጫኑ። ለቤተኛ ፕሮግራም አገልግሎት 5ን ይጫኑ። እንደገና ለማዳመጥ የመሰላል ምልክቱን ይጫኑ። ጥሪዎ ወደ ጥሪ ማዕከል ሰራተኞች እየተላለፈ ነው፤ እባክዎን ይጠብቁ! ለአገልግሎት ጥራት ሲባል ቃለ ምልልሱ እየተቀዳ ነው!
Thank you for your patience.